ነው ለጎዴ አሁን
እጹብ ሄላ ዋዬ እጹብ እጹብ የለችም? አዎ ስጭልኝ። እጹብ ፕራይስ ሰርተን ቅድም ኮት የላክንልሽ ፕራይስ ማለት ነው
የማ የኢክራም ነው እ የኢክራም ነው ኢክራም ነው እኔ እንጃ ጸዴ የላከችው ክላይንት አዎ ስለ ያው እንትን እያወላ ኮት እያወጣንላት ነው
ኦኬ እሺ ፕራይሱ ማግኘት ችለሻል ላይክ ሴትዮዋን አናግራት ነበረ ስንቴ አዎ አሁንም ከእሷ ጋርም ከጎቴልክም ጋር እያወራው ነው ሰፊ ነገር ነው ቆይ እልክላታለሁ አዎ እልክላታለሁ እኛም ሰፊ ስለሆነ ነው ቦቴክ ደግሞ ስልክ አላነሳልንም ነበረ
አግኝቼዋለሁ በቃ አውርቼዋለሁ።
ካገኘሹ ጥሩ
እሺ እሺ እሺ እሺ እና ታ- እንትን ደግሞ አርብ ከአስር ሰዓት ከአንድ ሰዓት
አርብ ከአስር እስከ አንድ ቢያዝ ነው አዎ ነው እየጠየኩሽ አይ አይ ተይዟል ክፍያ እስከ በኋላ ድረስ ይከፍላል ከአስር እስከ አንድ ሲከፍል ነው ያው እሺ ከአስር አዎ ሰዓት እንትን ደንበኛ ነው
እኮ ሊያዝለት ይከፍላል አዎ ይያዝለትና እስከ ማታ ካልከፈልክ አከራየዋለሁ ብየዋለሁ እስከ ዛሬ ማታ ድረስ ካልከፈልክ ነገ ለሚጠይቀኝ customer አከራየዋለሁ ብየዋለሁ
እሺ ምን ምን ይፈልጋል ስሙን ንገሪኝ ፍራኦል ነው
ባውሎ እሺ አዎ ምንድን ነው ታውቂዋለሽ አይደል አውቀዋለሁ customer አዎ እሱ ነው አ፣ ሶስት ካሜራ ይፈልጋል
ሶስት ካሜራ እሺ
ቴሌግራም ላይ ፍራኦልን ለሚለው ልኬላታለሁ
እኮ ሶስት ካሜራ ብቻ ነው።
ስልክ የለሽም ማይክ ቆይ እሺ አይፈልግም።
አንዴ ማይክ እ?
አይፈልግማ ይፈልጋል ይፈልጋል ማይክ አይፈልግም።
ይፈልጋል ማይክ ይፈልጋል ይፈልጋል አዎ አንድ ማረግ እኔ ይፈልጋል ማለት አለሽ?
እፈልጋለሁ አለኛ ግን ፍራኦል ፍራኦል ፍራኦል እሺ እሺ ባለፈው ግን ለእሱም ልኬለታለሁ
በቃ እሺ ይኸውልሽ ሶ አይቼ እ፣ ይኸው የእሱ message ላይም አለ እ፣ ሶስት ካሜራ አንድ neck mic እና የሶስት ሰዓት ስቱዲዮ ክራይ
እሺ እሺ message ኡ OT ውን ላይ አለ ደርሷል?
የጻፍኩል እ አዎ OT ውን OT ውን ደርሷል?
ሰርቼ ይኸው አዎ አዎ በቃ ከነ OT ው ነው price ኡን ሰርቼ ልኬለታለሁ ቴሌግራም ላይ ታገኘዋለሽ በቃ
እሺ